ሄሎ ሄሎ ሰላም ጤና ይስጥልን። ቤት ቤት
አሁን ደውዬ ነበር፣ መልስ ደውዬ ነው።
እሺ ምን ነበረ?
ትኬት አንድ ትኬት ነበረችኝ።
እሺ
ካሽኳሽ አሸርቆ ልንገርሽ፣
እም፣ እሺ ይቻላል።
አስራ አንድ
ቆይ አንዴ ይቅርታ። እሺ ንገረኝ አሁን። ይቅርታ አስራ አንድ አስራ አንድ ሰላሳ አንድ ሰላሳ አንድ ሰላሳ ስድስት ሰላሳ ስድስት ዘጠና አራት
እሺ እ lost ነው። እሺ ወጥቶ ወድቆብሃል።
አልወድ ጨዋታው እኮ አንድ ለዜሮ ነው ያለቀው። እንዴት ነው የሚወድቀው?
የትኛው ጨዋታ?
የሴቪያ እና ማዮርካ
እስቲ check ላድርግልህ።
በ VAR የተሻረ ኳስ አለ።
okay፣ አንተ both team to score ብለህ ነው ያስያዝከው። እሺ በቃ ለስካይፖች አሳውቅላለሁ፣ እሺ እሺ።
ግን ትንሽ መጠበቅ አለብህ። እሺ ምን ያህል እ አንድ ሰዓት የሚያክል ድረስ እነሱ አራት ሰዓት ነው የሚገቡት። ከዛ በኋላ check ስለሚያደርጉት በቃ ችግር የለውም። እሺ አንቺ ከዛ አስታርቂ።
በኋላ ደውል፣ ፌቨን ብለህ ደውልልኝ።
እሺ እሺ እሺ
thank you እሺ እሺ